ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ order ነበሩት አይደለ?
አዎ አዎ፣ ተመላሽ ተደርጎ ነው።
እኔ ጋር አልደረሰም። ማን ተመላሽ እንዳደረገው አላውቅም።
እ፣ ሎሚ፣ ድንች፣ strawberry እና cucumber ነው አይደለ?
አዎ እሺ፣ ነገ መቀበል ይችላሉ። ነገ እንላክሎት።
ም- ይቻላል። ስንት ሰዓት? ጠዋት?
exact ሰዓቱን ያው መናገር አንችልም። maybe መንገድም ሊዘጋጋ ስለሚችል ችግር የለውም።
እርግጠኛ እኔ ሆኜ ባልኖርም ልነግሮት ቤት- አልችልም።
ቤተሰብ ስለሚኖር ችግር የለውም። እሺ በቃ እሺ፣ ይቅርታ በጣም ነገ እንልክሎታለን።
እሺ እሺ፣ መልካም ቀን።